Hello.
Hello, it's nothing.
ሄሎ ያው ይሰማል።
አዎ ይሰማል። እሺ
አሁን እያልኩ ነበረ።
ምን ነበር?
አጅር የቆም የነገር እሺ
ምን ነው ወርጌ መልስ አይቻልም።
ምንድን ነበር? ዊዝድሮ ነው ወይስ ዲፖዚት?
አይ ድሮው ነበረ መቶ ነገር እሺ የመቼ ነው?
ፍራዊ
እሺ በሳንቲም ነው ዊዝድሮ ያደረከው? ሄሎ ሄሎ ባ በሳንቲም ነበር ዊዝድሮ ያደረከው? እሺ ይገባላል። ትንሽ ጠበቀ። ለሳንቲሞች ኢንፎርም አድርገናል። ትንሽ እያስቸገራቸው ስለሆነ ነው። ማታ ይገባልሃል።
ደግሞ ደወል ግን ይገባል።
አዎ እኮ ሳንቲሞች እያስቸገራቸው ስለሆነ ነው። ይገባልሃል። ትንሽ ጠብቅ።
ሁለት ቀን አ- አ- ይስተካከላል። ቢያንስ እስከ ማታ ትንሽ ጠብቅ።
አይ የሆነ ነገር ልነግርህ እናቱ እሺ
በሳንቲም መርዳቴና ማለት ነው በጌም መለሳ ሪሙቭ አይቻልም።
ያው ል- አንተ ጋ ነው እ፣ መመለስ የምችለው ወደ Best Bet ማለት ነው። pending እያለ ከሆነ ካጠገቡ cancel የሚላል አይደለ?
አዎ pending እያለው cancel ደግሞ ያሉ አዎ በቃ cancel በለውና ካልተመለሰልክ በቃ ሳንቲሞች balance እስኪያደርጉልክ መጠበቅ አለብክ።
አፍሩ አፍሩ ባችሁ ልማሽ አ እኛ እንችል ማድረግ ወደ Best Bet መመለስ አንተ ነህ የምትችለው።